ጤና ይስጥልኝ የኢትዮጵያ በረራ መርጃ ማዕከል በኩል ልወደው የኢትዮጵያ አየር መንገድ ይቅርታ ምን አሉኝ ይሰማዎታል የኢትዮጵያ አየር መንገድ ነው ያሉኝ ምንድን ነው የፈለጉት
አይ ቢሮ office ማና ቢሮ ነገር ነበር።
ስልሳ ሰባት ሰማንያ ሰባት ላይ ደውሉ
እሺ ስልሳ ሰባት ሰማንያ ሰባት ስልሳ ሰባት ሰማንያ ሰባት አዎ
አመሰግናለሁ።
ሌላ የምረዳዎት ነገር ይኖራል የለም አመሰግናለሁ።
እሺ እናመሰግናለን ስለደወሉ መልካም ጊዜ